ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ምን እንርዳዎት?
እ ከትናንት ከት- አ ከትናንት ወደ ቻፓ እንትን withdraw ብዬ ወደ ቴሌ ብር ልኬ ነበረ ብርና እስካሁን አልገባም።
እሺ፣ የቴሌ ብር ስልክ ቁጥሮትን ይንገሩኝ።
ይሄ ራሱ ነው አሁን የደወልኩ የደወልኩለት እሺ፣ ስለማይታይ ይነግሩኛል? ይቅርታ።
ዜሮ ዘጠኝ አስራ ሁለት
አስራ ሁለት
እ አምሳ
ሀምሳ ዜሮ አንድ
ዜሮ አንድ አርባ ሰባት
አርባ ሰባት መች ነው ቀኑ?
ከት- ከትናንት ወዳ
ስንት ብር ነው?
አምስት ሺህ
አምስት ሺህ ቆይ እስኪ አዎ።
አንዴ መስመር ላይ ጠብቆኝ እሺ።
ሄሎ
አቤት ሄሎ እሺ አቤት፣ አቤት።
ከሀበሻ ስላልተላክ ከሀበሻ ነው አይደለ አዎ ከሀበሻ ከ- ከሀበሻ ከሀበሻ ስላልተላከልን ማለት ነው እነሱ ጋር ይደውሉና approve ያድርጉልኝ ወደ ቻፓ አልሄደም በሏቸው
አለኔም ልበላቸው
አዎ ወደ እኛ ስላልመጣን ያልተሰራሉት
እ፣ ሀበሻ ልደውልላቸው ደውዬ አላናግራቸው አዎ አዎ ከሀበሻ ወደ እኛ approve መደረግ አለበት እንዲገባሉት ወደ ቴሌብር ማለት ነው
እሺ በቃ እሺ እነሱ ወደ እኛ እንደላኩ እኛ ገቢ እናደርግሎታለን እሺ እሺ እሺ መልካም ቀን እሺ